አሎ አቤት ጤና ይስጥልን።
አብሮ ይስጥልን።
ሰማንያ አንድ ሰማንያ ስምንት ፕሌስቶን ምስ ላይ እየደወሉ ነበረ።
እ
ሰማንያ አንድ ሰማንያ ስምንት ፕሌስቶን ምስ ላይ እየደወሉ ነበረ
ማን ነህ ልበልህ?
እና ከፕሌስቶን ምስ ነው ሰማንያ አንድ ሰማንያ ስምንት ላይ እርሶ ደውሎ ነበረ።
አረ በእናትህ በ- ባለቀ ሰዓት እንደሱ አትበል። ሄሎ ሄሎ ጨዋታ